ሄሎ ሄሎ፣
አቤት።
ዋሽንግተን የሕክምና ማዕከል ደውላችሁ ነበር?
አዎ አዎ፣ ደውለን ነበር። ማ አምቡላንስ ፈልገን ነበር MRI ልናስነሳ ከየት ሆስፒታል ነው?
ከምኒልክ
አስተላልፍበታለሁ
እ አስተላልፋለሁ እሺ አሁን ይመጡልናል። አስቸኳይ ስለሆነ እኮ ስልክ ላስተላልፍሎት እና እሺ፣ አምቡላንስ ቆንጆ።
አምቡላንስ ካለ ነርስም ካለ እሱን arrange አድርጎ ሰው ነው የሚልኩሎት።
እሺ እነሱ ሆስፒታል ያደርጋሉ።
እሺ እሺ፣ አመሰግናለሁ።